ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባኮ ምርዳዎት
እንዴ አጨቀጨቅሽ አይደለ ደጋግሜ ደጋግሜ እየደወልኩ
አይ ምንም አይደለ ማን ልበል እርስዎን
የዝፋን ነውና ያቺ ሪፖርት ተደርጓል ምናምን ብላችሁኝ ነበረ ምንም እየገባ አይደለም ወይም የማናጀሩ ምናምን ስልክ ምናምን ብዬሽ ነበረ
ሄሎ ይሰማዎታል ደንበኛችን አዎ አዎ እየተሰማኝ ነው እሺ ሊያናግርዎት የሚችል ሰው ላገናኝዎት እሺ እሺ ወደ ሁሉ ሄሎ ወይ
ሰላም ናት?
ሰላም ሰላም።
ቅሬታውስ ምን ነበረ?
ሀያ አራት ሰዓት አድርጓል ወይም refund ቢደረግ እና ሁሉ ስፖርት ጋር መግባት እምቢ ካለ refund ቢደረግ ብዬ ነው። ከጠዋታ የአራት ሰዓት ምናምን እንትን አድርጌ ነው የደወልኩት።
አዎ ይገባናል። ትንሽ ችግር ስላጋጠመን ነው። እርስዎ ብቻ ሳይሆኑ ሌላም customerኦች አሉ ከእርስዎ በፊት የደወሉ ስለዚህ ያው በ text ቢጠብቁን ብዬ አስባለሁ። ችግር ስላጋጠመን ነው። ሄሎ ይሰማዎታል? ሄሎ ሄሎ ሄሎ